ጤና እለፍ።
ይስጥልኝ። ጤና ይስጥልኝ።
እግዚአብሔር ይመስገን።
ፏያት ክትፎ ነው?
እ ፏያት ክትፎ
አ
እ ከአሪፍ እ ከ ArifPay ነው የምደውልልዎ ኢክራም እባላለሁ።
እ እ ከ- ከ ArifPay ArifPay ከ ArifPay ድርጅት ነው አሪፍ የምደውልልዎ።
እች አዎ ArifPay
እሺ
ኢክራም እባላለሁ። ስሞትን ማን ልበል
ብሩክ
እ ብሩክ ይሄንን አስር ቀን ምንም አይነት transaction አላስገባም። ከ POS machine ኑ ጋር ያጋጠመው ችግር አለ።
እ እ እ ይሄን አስር ቀን ውስጥ ምንም አይነት transaction እያሳየኝ አይደለም። ምናልባት ከ POS machine ኑ ጋር በተያያዘ ያጋጠመው ችግር ካለ ለመጠየቅ ነው የደወልነው።
አይ የለም። ቆይ አይ፣ ቆይ መልሼ ደውል። በኋላ ነው ጉዳይ ላይ ስለሆንኩ
እሺ፣ መልካም ቀን።